ጤና ይስጥልን ቤስት ቤት ረዴት ነኝ ምን ልርዳው
ካሰር ኮሌጅ ጋዜልኝ
እሺ
አስራ ሶስት አስር
አስራ ሶስት አስር ሰላሳ ሶስት ሰላሳ ስምንት
እሺ ሎስት ነው አ- ሄሎ
አቤት እ
lost ነው አዎ ስድስት ጨዋታ ቀይ በርቶባል
እሺ ልክ ሌላ ለመያዝ
እሺ እሺ ንገረኝ
አስራ ሶስት ሀያ ሶስት አስራ ሶስት ሀያ ሶስት
ስልሳ ዘጠኝ ሰላሳ ሰባት
ይህም ሁለት ጨዋታ ወጥቷል
በጨዋታ አዎ
እሺ አስራ ሶስት ሀያ ሶስት
አስራ ሶስት ሀያ ሶስት
ሰማ- ስልሳ አራት
ስልሳ አራት አ- ሀያ ሶስት
ይህም ሁለት ጨዋታ ወጥቶባል
እሺ እሺ እኔም አመሰግናለሁ መልካም ቀን